ሄሎ
ሄሎ
ሄሎ አቤት ሄሎ
አቤት አቤት ጤና ይስጥልኝ።
አብሮ ይስጥልኝ
ሜላት እባላለሁ ከዶክና real estate ነው የምደውለው።
ምን አልሽኝ?
ሜላት እባላለሁ ከዶክና real estate ነበር የምደውለው።
እሺ ምን ልታዘዝ?
ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
እሺ ማሜ ለሁለት ብቻ ምን አለ አ- ምንድን ነው ሴት ነው አ፣
አ- አሁን እንትን የለኝም በይ ያው መግዛት ሀሳብ- ፍላጎት እ?
አ- የመግዛት ሀሳብ አሁን የለኝም OK። እሺ፣ ቅርብ ሰው ፍላጎቱ ነው ካለ ደውልልኝ።
እሺ።
እሺ።